ጤና ይስጥልኝ ኢንቨስት ቤት ዮርዳኖስ ነኝ።
እንትን ለአንድ lose አድርጌ ነበረ።
በዚህ ስልክ ነው የተጫወቱት?
አዎ
እሺ እ እሺ ይንገሩኝ። እሺ lose አድርገው እሺ
እ እንትን እንትን የለውም እ ቦነስ ለማ- ለማየት ል- እንዲ- እንዳይውሉት ነው። cashier code ይንገሩኝ።
አዎ እ cashier code አዎ አስራ ሶስት አስራ ሶስት
ሀምሳ ዘጠኝ ሀምሳ ዘጠኝ
አርባ አራት አርባ አራት ዘጠና ስምንት ዘጠና ስምንት ዘጠና ስምንት አዎ እሺ ሀያ አምስት ብር ቦነስ ገብቶለታል ደንበኛቸው።
ሀያ ሌላ?
ብር አዎ ቦነስ ገብቶለታል።
እሺ እሺ እናመሰግናለን ስለደወሉ።
አይ እሺ አመሰግናለሁ